ለስፖርት ባቸው
እንዳልሽኝ አድርጌ በ transfer አድርጌ ነበር አውርተን ነበር፣ ግን እስካሁን deposit አላደረገውም።
ማን ልበል? ስሞትን
እ ስሞትን ማን ልበል?
እኔ ሰለሞን
ቴሌግራም ላይ ስሞት ማን ነው?
ቴሌግራም ላይ ማ ሰለሞን ባንዴ ነው የሚለውና
በስልክ ይንገሩኝ።
በዜሮ ዘጠኝ ሰላሳ አንድ እሺ
ሀያ አንድ ስልሳ አንድ አስራ ስድስት ሀያ አንድ ስልሳ አንድ
አስራ ስድስት
ይኸው ተ- ገብቶሎታል እኮ done ብሏል።
done ማ ብሏል። አሁን ለምሳሌ እንትኑ ላይ deposit አልሆነም ብዬ እኮ ነው ምኑ ላይ?
ቴሌግራም የት ነው እንዴ የማገኘው ብሩን?
ሁሉ ስፖርት ላይ ነው deposit የሚደረግ የሚሆንሎት። ሁሉ ስፖርት አካውንቶት ውስጥ እኮ ነው የሚገባው።
አዎ እና ስገባ ያለው ብር ሀምሳ አራ- ሀምሳ ሁለት ብሩ ብቻ ነው ያለው ብዬ እኮ ነው።
refresh አድርጉና ይሞክሩት።
OK thank you sister።
እሺ እሺ